ኢትዮጵያ
አብረሽ ዘለ
መለካት
ስማሽን ጥገና ደውለን አስመዝግበን ነበር እሺ
እና ስበት ቀያሪ ነው ብሎነ ሂዶ ነበር ይቻላል ብሎን ነበር።
እህ እሺ
እ ድረስ ትችላላችሁ።
እሺ draft machine ተበላሽቶቦት ነው። መቼ ነበር ያስመዘገቡት?
ያ ባርና ሬስቶራንት የሚለው ቆይታ በዚህ እሺ በደወልበት ስልክ ቁጥር ነበር በደወልበት ስልክ ቁጥር ነው።
አ አ
ስለዚህ አልተስተካከልም። ካስመዘገቡ በኋላ ከታየ በኋላ መፍትሄ አላገኘው። እሺ ይቅርታ ደንበኛችን በድጋሚ